Für den, ፍልንስቶን ሆምስ ሄሎ፣ ፍልንስቶን ሆምስ ነው የደወሉት። ሄሎ ሄሎ፣ ጤና ይስጥልኝ። ፍል- ወደ ፍልንስቶን ሆምስ ነው የደወሉት። አክሲዮን ፈልገው ነው? እሺ፣ ይችላሉ፣ መመዝገብ ይችላሉ። እየመዘገብኩ ነው ያለሁት። ስሞትን ማልበል፣ ስሞትን ማልበል። እሺ፣ ይችላሉ። እሺ